ኪሎ hello አቤ በሚል ነው order ያደረጉት?
አዎ አዎ አዎ አዎ አጠቃላይ መቶ ኪሎ መቶ ነው።
ይመጣሉታል።
እሺ አይ በሁለት ማለት ሀምሳ ሀምሳ ብታረጉልን
አይ እዚህ ጋር order ባደረጉት መሰረት ነው የሚመጣሉት። የአቤ ዘጠና ስምንት የመሲ አንድ እና የ አዎ አይ እኛ- እናንተ እኮ group group ሙሉ ስለምትሉን እኮ ነው እንደዛ የምናደርገው እንጂ እኮ ሀምሳ ሀምሳ ብታረጉልን ለ- መኪና ውስጥ ለመክረት እንዳንቸገር ብለን እኮ ነው።
ሀምሳ ሀምሳ እሺ ለመኪና አሳውቅሎታል።
እንዲመቸን ነው።
okay አሳውቅሎታል። እሺ እሺ መልካም መልካም ቀን